መንግስት ቤት አብሮ ይስጥልን። እንትን አንድ ጨዋታ አውጥቶብኝ ነበር።
እሺ ከሸንኮድን ትነግረኛለህ?
እሺ አንድ ሁለት እ አንድ ሁለት
እሺ
አንድ ሁለት አልሽ እ
ሁለት አምስት ሁለት ሁለት አይደለም ሁለት አምስት ሁለት አምስት
ዘጠና ስድስት እሺ
አርባ
እንትን ነው total odd ኡ ከሀያ በታች ስለሆነ ነው። እሺ refund bonus ያልሰጠክ።
normal ነው።
አዎ እሺ ፍቅር እናመሰግናለን።
እሺ መልካም ቀን ወንድሜ።
እሺ ላንቺ እሺ bye bye።